Hello Hello
ማኛ ደንበኛችን
Hello ይሰማናል?
ይሰማል።
እንትን ነበረ ከቴሌብር ወደ ሁሉ ስፖርት ብር ልክ የነበረ እና ብሩ አይ ላይ ቀርቶ ነበረ።
Okay ከቴሌብር የተላከሉትን text screenshot አድርገው በቴሌግራም ያላኩልን
ቴሌግራም በዚህ 86 61 በሚለው ነው አይደለም ዝንጋሮት ያዙ
እሺ ንገረኝ። እሺ
ዜሮ ዘጠኝ ሰባ ስምንት
አንዴ ዜሮ ዘጠኝ ሰባ ስምንት
አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ በዚህ ቴሌግራም ይላኩ።
እስክሪንሾት አድርጌ ልላከው።
አዎ ይላኩ።
እሺ አመሰግናለሁ።